hello ሰላም ጤና ይስጥልን ስብስብ
ሰላም ነው።
ሰላም እግዚአብሔር ይመስገን።
ሮብ ቀን አዝዤ ነበረ order ነበረኝ።
እሺ ዛሬ ድረስ አልመጣልዎትም?
አልመጣልኝም። እም።
እስኪ ስልክ ቁጥር ይንገሩኝ።
ሀያ ሰማንያ ስምንት
እሺ
ሰባ ሶስት ሰላሳ ሁለት በ group አይደለም።
okay individual ነው።
አዎ ትናንት ደውዬ check አድርጋልኝ እንደዚሁ አዎ።
መዝገብ ላይ ነበረ።
ማታ ደው- ተደውሎሎት ስልክ አላነሱም ነበር መሰለኝ። ማታ ተደውሎሎት ነበር? አዎ አይ ማታ አልተደወለልኝም።
ያው ለነገ ነው የገባሉት። ይቅርታ በጣም
እም፣ እንደዛ ይሻላል።
ያው ለ- ማታ ሊያረጋግጡ ደውለው ነበረ፣ አልተነሳም ስልክ። እንደዛ ነው የሚያሳየኝ።
እሺ ለማንኛውም በቃ እሺ ነገ ከነገ እንዳያልፍ አያልፍም፣ ለነገ ይወጣሎታል። ነገ ላይ ከሚወጡ order ስለገባ ነው። ይቅርታ በጣም
እሺ
እሺ። location የት ነበረ ያሉኝ?
አቶ ቢስተራ
እሺ ነገ ይመጣሎታል።
እሺ እሺ እናመሰግናለን።
እሺ ቻው።